ጤና ይስጥልኝ ሉል ስፖርት ነው ባኮ የምንረዳው
ኮድ እና ስልክ ቁጥር ልኬያለሁ አሁን ደውዬ ነበር ቴሌግራም ላይ
አዎ ሰባ ስምንት ዜሮ ስድስት መጨረሻው አይደል የቴሌግራም እንትናችሁ ማልበል ስሞትን
የቴሌግራም አካውንታችሁ ሰባ ስምንት ቤቱ ነው አይደል ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት የሚለው
አዎ አዎ
ኮድ ልኮልኛል ከዛ ስልክ ቁጥሬንና ሙሉ ስም ነው የምልከው አይደል አዎ
ያው እያወራሁሽ ልኬያለሁ
ማልበል ስሞትን
አለማየሁ
አለማየሁ ስልክ ይንገሩኝ በስልክ ይንገሩኝ አለማየሁ ዜሮ ዘጠኝ ዘጠና አንድ እሺ
ሰማንያ አራት እሺ
ሰባ አራት እሺ ሀያ ስምንት
የላኩት እኮ ኮዱ ነው ይሄ የምን ኮድ ነው
የላከልኝን እንትኑ withdraw code screenshot አድርገው ይላኩልን
screenshot አለ ብለሽ ነው ከ text ላይ ቢያንስ እሺ withdraw ኮዱ ይበሉበት
okay withdraw code የሚል አለ እሱን screenshot አድርጊ ሁሉ አዎ።
ስፖርት ላከው ይኸው ልኬዋለሁ እና ሙሉ ስሞትንና እንትንም ይላኩ ስልክ ቁጥሮትን
ይኸው ልኬያለሁ ወደ ምን እንዲገባለሁ ነው የፈለጉት እርስዎ ወደ ቴሌብር ቴሌብርና እንትን ላይ ያለው ስሞት አንድ አይነት ነው አዎ ተመሳሳይ ነው ተመሳሳይ ነው እሺ ሙሉ ስምና ስልክ ይላኩልን
እሺ እንትናችሁ ግን ይስተካከላል አዎ እስከሚስተካከል ነው
አዎ
ይስተካከላል
እሺ ይኸው ልኬያለሁ።
አስተላልፍለታለሁ እሺ ሙሉ ሲገባ ስምና አሳው- ስልክ ቁጥር ልኬያለሁ እሺ አሳውቆታለሁ እሺ ቴንኪው እሺ